እባክዎ
hello የ Telegram እንትኑ እምቢ ብሎን እኮ ነው የሁሉ ስፖርት እ ምን አሉት?
የሁሉ ስፖርት እንትን ነበር account እምቢ ብሎኝ እሺ
ሂሳብ ሞልቼ ነበር ከተ- በቴሌ ብር እሺ
እና ወደ balance ኡ ልክ እንደገባ በቃ እየዘጋኝ
deposit አድርገው ነው?
አዎ እሺ ከቴሌግራም ማነው ቴሌ ብር ነው የላኩልዎት?
አዎ እሺ የቴሌ ብር screenshot አድርገው የላኩልን የቴሌ ብር text አዎ በምን ላከው ታዲያ screenshot አደረኩት በቴሌግራም
ቴሌግራም እምቢ አለኝ እኮ ታዲያ ቁጥር ልስጦት የያዙ የቴሌግራም
ኦኬ እሺ ዜሮ ዘጠኝ ሰባ ስምንት
ብዙ ነው በቃል እንትን ይላል ስልክ ቁጥር ነው እኮ የያዙ ያልኩት
okay ቆይ እሺ ስልክህን ያረ ስልክ ላይ ሄሎ ሄላ
ንገረኝ እሺ ቁጥር ስለና ወደ ግሪያ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ሰባት ሰላሳ ሰላሳ ሰባት ዜሮ ስድስት
እስቲ እንደገና ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ- ዜሮ ስድስት ዋ ቀስ በለኝ እንጂ ምንድን ነው ዜሮ ዘጠኝ ሰላሳ ዜሮ ስድስት የመጨረሻዋን ሰላሳ ዜሮ ስድስት ያርጓት ቆይ እሺ ዜሮ ዘጠኝ መጀመሪያ
ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት ዜሮ ስድስት እሺ መርሃ